ጤና ይስጥልኝ። ዋሽንግተን
አንዴ ከዶክተር ጋር ላገናኝሽ እና እሺ
ዶክተር
ሰላም ናችሁ?
ሰላም ጤና ይስጥልኝ።
አለን። አንድ patient ነበረን CT scan የሚያስፈልጋቸው እሺ እ፣ አሁን እንዲሰጡልን ነበረ።
ምን አይነት ነው የፈለጉት?
እ፣ seize አድርገው ነው የመጡት እና hypertensive patient ነበሩ። እንደ ስትሮክ ነገር ነው የሚመስለው እና ሲሳቸው ያው አራት አምስት ምናምን ነገር ነው ያው seize አድርገው ስለነበረ postictal ነው የሚመስለው።
ምን አይነት እንዲነሱ ነው የፈለጉት?
CT scan without contrast brain እኮ ምን brain CT without brain brain brain CT without contrast አ ሁለት ሺ ሰባት መቶ ብር ነው።
ችግር የለም ያዘጋጃሉ።
እሺ አምቡላንስ ይምጣ።
አ ይምጣልና በዚህ ስልክ ይደውሉ።
ይደውላ እሺ አሁን ይደውልልዎታል።
እሺ